ሌላ
ሰላም ነው አለን እግዚአብሔር ይመስገን።
ብር other ባንክ አድርጌ ነበረ አልገባም። ትላንት ማለት ነው አልደረሰም።
እሺ ይሄ አቢሲኒያ አይደለም። የአቢሲኒያ ስልክ ልስጥ። አቢሲኒያ አይደለም፣ አቢሲኒያ ባንክ አይደለም።
ነው እንዴ እ 8397 ላይ የአቢሲኒያ ደውልላቸው።
ሰማንያ ዘጠኝ
83 8397 ላይ 8397 ላይ ደውልላቸው።
አመሰግናለሁ።